አሎ Hello፣ ጤና ይስጥልኝ።
አብረክልን ሰላም ነው።
ያለን ከድር አጋር ነበር የምደውለው። አባይ ቲቪ
OK። እሺ፣ አጋር ለመሆን ተመዝግበው ነበረ።
አዎ ተመዝግቤ ነበረ።
SMS ላይ link ልኬሎት ነበር፣ አይተውታል።
እ እ S- በ SMS link ልኬሎት ነበር መመዝገቢያ፣ አይተውታል።
የለም አላ አልደረሰኝም። አይቼው ነበር ገብቼ ነበር የለም።
እሺ፣ ስለዚህ አሁን ልክሎታለሁ። በሱ link ይገቡና ይመዘገባሉ።
እሺ ከዛም በኋላ እንደተመዘገቡ ይደውሉልኛል። እሺ፣ በዚህ
እሺ እሺ እሺ፣ እሺ።